ሄሎ ሄሎ፣ እንዴት አረፈችሁ?
እግዚአብሔር ይመስገን እንደምን አደርሽ?
እግዚአብሔር ይመስገን። የምደውለው ከ We Plus የሚባል ድርጅት ነው።
እሺ ሞይ We Plus አንድ application develop አድርጓል እና እዛ ውስጥ እሺ።
የተለያየ ከሀምሳ በላይ የሚሆኑ service store ኦች ይይዛል። አንደኛው ፈርኒቸር ነው እና እም፣ እዛ ውስጥ እናንተ እንድ ፈ- ተመዝግባችሁ store ኣችሁን እንድታስተዋውቁ እና እንድትገበያዩበት ማለት ነው።
እሺ፣ service ሰው ከፈለገ ከእናንተ እ፣ እኛ እናደርሳለን ማለት ነው። እኛ delivery አለን።
okay፣ እሺ፣ ምዝገባው በነፃ ነው። መመዝገብ ከፈለግሽ
ማለት ማን ነው አሁን እኔን አስተያየት ያደረግሽ?
እ፣ ከ Jiji ላይ ነው ያገኘሁሽ okay፣ እሺ
እና ይህንን መጠቀም ከፈለግሽ ማለት ነው።
እኮ customer ሲኖረኝ delivery መውሰድ የሚፈልግ ሰው ካለ አገናኝሻለሁ፣ ችግር የለም።
እሺ አዎ፣ ማለት store ኦችንም በዛው ያያል። መጎብኘቱን ከፈለገ location እዛ ላይ ስለሚቀመጥ እሺ እኮ አለቃዬ ላሳውቀውና የሚለኝ ሰምቼ ላሳውቅሽ።
እሺ እሺ። ክፍያው ከኛ ነው ወይስ customer ነው የሚከፍለው ለእናንተ?
customer ነው።
በቃ እነግርሻለሁ።